እንችላለን። አሁን ዘንስም እባክህ
ጤና ይስጥልኝ። ሰላም ነው?
ሰላም።
ደህና። ዋሽንግተን ነው አይደል?
አዎ ነው።
MRI ፈልገን ነበር። ቆይ እስኪ አንዴ ላንብበው የተሰጠን ወረቀት።
እሺ brain MRI with contrast ይላል።
ስምንት ሺህ ስድስት መቶ
ዊዝ አምቡላንስ ነው?
አምቡላንስ ትፈልጋላችሁ?
አዎ።
አዎ አምቡላንስ በነፃ ነው። እኛ ጋር የምትመጪው።
እና እዚህ Black Lion ነው ያለነው፣ ጥቁር አንበሳ እሺ ማምጣት በዚህ ይችላሉ?
ስልክ- በዚህ ስልክ ይደውሉላችሁ።
ለማን ልደውል?
አይ በ- አሁን መልሰን በዚህ ስልክ እንደውልሎታል።
እሺ እሺ።
እንትን ምን አይነት ሁኔታ ላይ ነው? ኦክሲጅን ላይ ናቸው?
እ እ?
ኦክሲጅን ላይ ናቸው?
ኦክሲጅን ላይ አይደለችም። ኦክሲጅን አላቀዋታል፣ ግን ያው መንቀሳቀስ ስለማትችል ነው።
እሺ መልሰን